ጅብ እባክዎን ልርዳው?
ሰላም ነው እናት?
ሰላም አለንማ።
እሺ እንትን app አቹን ትላንት check አድርጌው ነበርና እሺ ዛሬ ከጓደኞች ጋር ሆነን order ማድረግ ፈልገን app ኡ አልሰራ አለ። አይከፍትም። network poor network ነው የሚለው ከጧት ጀምሮ።
Okay application ኡን update ያርጉት እስኪ ያጥፉትና ድጋሚ download ያርጉ።
Okay ለሁላችንም ነው ግን እምቢ እያለ ያለው አፕሊኬሽኑ አይከፍትም።
አዎ ማለት ስትከፍቱ ዝም ብሎ ነው እቺ ሎጎዋ ብቻ ነው የምትዞረው።
search እያደረገ ያለው search እያደረገ ነው ያለው እንጂ ወደ ውስጥ አያስገባውትም።
አያስገባም። ትላንት አሁን already መርጠን ምናምን ነበረና ገባኝ።
ምናልባት በስልክ ይቻላል። በስልክ order አሁን እንደዚህ በስልክ እንኳ አይቻልም። በጣም ይቅርታ አሳውቅሎታለሁ። የሲስተም ችግር ነው።
okay ይጠብቁ። አሁን አሳውቅሎታለሁ። ይሞክሩት ግን እርስዎ እሺ ለነገ ነበር የፈለግነው እና ለሶስት order ማለት ይቻላል። የዶሮ ጥቅል አይደለም?
ይቻላል። አዎ እሺ እሺ። እና order። እሺ እሺ። እኔም አሳውቅሎታለሁ። መልካም ቀን።
እሺ thank you። እሺ